ሄሎ፣ ጤና ይስጥልን ብሽት ቤት ራዴት ነኝ።
እሺ ውትደረው ሶስት መቶ ብር አደርገ የት እንደገባች እንጃ አላውቅም። አጣ ስንት ብር ነው ወንድሜ?
ሶስት መቶ ብር እሺ፣ ስልክ ንገረኝ።
ዜሮ ዘጠኝ ሰላሳ ሶስት እሺ፣ ዜሮ ዘጠኝ ሰላሳ ሶስት እንደገና ሰላሳ ሶስት እሺ፣ ስልሳ ስድስት ሀምሳ በዚህ ስልክ ማለት ስድስት ሀምሳ ሶስት መቶ ብር ስልሳ አይደለ?
ስድስት ሀምሳ አዎ
በቃ ይገባላል። እሺ፣ እሺ
ሶስት መቶ ብር ነው አይደለ?
አዎ ሶስት መቶ ብር እሺ፣ እሺ ወንድሜ፣ እሺ እሺ አመሰግናለሁ እሺ፣ መልካም ምሽት። እሺ እሺ ለሁላችሁ